ሌላው
እኔ እኮ ሳራኝ ነው መዝጋቴ።
አዎ ነኝ እሱማ።
እሺ ትችያለሽ ማውራት
አይ ብዙም ባይሆን አዎ በቃ እሺ። የጀሞን ጠይቄ ማለት ነው ሄዋን ፋሽን ለሶስት ወር ዘጠኝ ሺህ ብር
ማለት ቅዳሜ ቅዳሜ እ ሶስት ወር አንዴ ነው የምትከፍይው ዘጠኝ ሺህ ብር ለሶስት ወሩ እሺ።
ማለት ነው።
እ
በቃ ስድስት እና ወር የለውም?
የለውም
አይ እ ከባድ ነው።
ለሁለት ወር ደግሞ አስራ ሁለት ሺህ አሉ። ለሁለት ወር አስራ ሁለት ሺህ ለሶስት ወር ደግሞ ዘጠኝ ሺህ ብር።
እም።
ከዚህ ሁሉ ይሄ ይሻላል። ይሄ በጣም አዎ በቃ ቅናሽ እሱ ነው።
ይሻላል።
አዎ።
እሺ በቃ በይ።
እነሱን አናግሪያቸው።
አዎ፣ እነሱ ይዤ ላናግራቸው። ቢያንስ ቅዳሜና የቅዳሜ ቅዳሜ ቢኖር አሪፍ ነገር አዎ ትሰጫለሽ።
ቢኖር አሪፍ ነው።
በቃ ጠይቅና እነግርሻለሁ።
እሺ
በይ። ቻው።
ቻው።
ቻው።